hello ደንበኛችን ከቢጃይ ነበረ ምደውለው።
ይቅርታ ባላስተቋርጦብን ነው አናግሪው።
እሺ
hello ይቅርታ። hello hello።
ደንበኛችን ሙሉ ስሞትን ይንገሩን።
እሺ እና- ማለት በድርጅቱ ስም ያለው ነው እ ነው ወይስ የኔ?
ይሰማውታል?
አዎ ሙሉ ስም የኔ ነው ወይስ በድርጅቱ ያለው ስም
ደንበኛችን መስመር ላይ ያሉ እ እ እ? ቆይ ቆይ እደውላለሁ እደውላለሁ ቆይ አንዴ አንዴ